ዘጸራይኩ አቤከ ስማኒ ወአጽምዓኒ ቃለ ስእለትየ ዘጸራይኩ አቤከ ስመላለም ነው፣ ሁለተኛ ማለት ነው። ዘጸራይኩ አቤከ እሱን ራሱን እየደገሙት ነው። ስማኒ ወአጽምዓኒ ቃለ ስእለትየ